ጤና ይስጥልኝ። ፕሮላፕ ቴክወርክስ
My kind of place ነው።
Hello፣ ይሰማል? ደንበኛችን ይሰማል?
My kind of place
አዎ። ም- ከየት ነበር?
ከአሪፍ ፔይ ነበር የምደውልልዎት። ረድኤት እባላለሁ።
ረዴ ከምን?
ከአሪፍ ፔይ ነበር የምደውልልዎት። ረድኤት እባላለሁ።
Okay፣ እሺ፣ አሪፍ ፔይ።
እሺ፣ እርስዎን ስም ማን ልበል?
እኔ ሯማ ነኝ።
እሺ፣ በዚህ አስር ቀን ውስጥ ምንም አይነት transaction እያየን አይደለም። ምናልባት በ POS ሊያጋጠመው ችግር ካለ ለመጠየቅ ነበር።
አይ ምንም እያጋጠመን አይደለም።
እሺ፣ እ፣ ሪፖርት አደርግላችኋለሁ። እኔ እኔ እንትን ስላም ኤምኪዮፒን እኔ እንትን ስለማልለው እሺ፣
እና እንዲደውሉላችሁ አደርጋለሁ። ሌላ management manage እያደረገው ስለሆነ ነው።
Okay። የእርሱን ስልክ መስጠት ትችያለሽ?
አዎ የእናንተን ስልክ ስጡኝና ለእሱ ልጣወይ አሁን ማገኝበት option ስለሌለ እሺ፣ የእናንተን ስልክ ንገሩኝና እሺ። እርዳታ ማግኘት ከፈለጉ በዘጠና ሶስት ዘጠና አምስት ይደውሉልን።
ዘጠና ሶስት ዘጠና አራት ዘጠና አምስት
እሺ ዘጠና ሶስት ዘጠና እንዲደውሉ አረጋቸውና ጠይቃለሁ።
በዘጠና ሶስት ዘጠና አምስት ላይ ዘጠና አምስት አዎ፣ አዎ።
እሺ እሺ፣ እናመሰግናለን።
አመሰግናለሁ።
መልካም ቀን ይሁንልሽ።